እጅግ ደስ አሰኛል። ምረት ረዳኝ ከመሰናከል ምረት ረዳኝ በሲኦል ከማደር ምረት ረዳኝ ከመከራ ስጋት ማጽናናት ነፍሴን እጅግ ደስ አሰኛል። ለፍርድ የሚያቀርበኝ እንደ ደም የቀላ እሬት ሆኖ መሮ በጣም የተጠላ ከዚህ ትልቅ ዕዳ እንዴት ወጣለሁ ስል ኢየሱስን አገኘው በምሕረቱ ረዳኝ ምሕረት ረዳኝ ከመሰናከል ምሕረት ረዳኝ በሲኦል ከማደር ምሕረት ረዳኝ ከመከራ ስጋት ማጽናናት ነፍሴን እጅግ ደስ አሰኛል። ምሕረት ረዳኝ ከመሰናከል ምሕረት ረዳኝ በሲኦል ከማደር ምሕረት ረዳኝ ከመከራ ስጋት ማጽናናት ነፍሴን እጅግ ደስ አሰኛል። ጠላቴ በሰልፉ እጅጉን አየለው ነፃ ወጣኝ ኢየሱስ እሱ ለእኔ ታግሎ የተገነባውን የጥሉን ግድግዳ አፈራረሰልኝ ኢየሱስ የኔ ጌታ ምሕረት ረዳኝ ከመሰናከል ምሕረት ረዳኝ በሲኦል ከማደር ምሕረት ረዳኝ ከመከራ ስጋት ማጽናናት ነፍሴን እጅግ ደስ አሰኛል። ምሕረት ረዳኝ ከመሰናከል